hello hello ማ
እዛ ህግ ላይ ያለልህ hello ወይ support ተደረገሽ?
አይ አልደወለልኝም። ደወልኩለት እንዳልሽ ወዲያውን የደወልኩት አልደወለልኝም መልሱ።
አዎ። እና ነግረሽዋል ሀሳብሽን?
ስደውል አላነሳም ነው ያልኩሽ።
እኮ text አድርጊለት በቃ አስቸኳይ ነገር ፈልጌ ነው እንዲህ support እንድታገኝ ብለሽ በዜሮ ዘጠኝ ሀያ አንድ ላይ ተነገርኩሽ ቁጥር ላይ እ፣ text አድርጊለት።
እሺ ግን አይመልስም እኮ እሺ ልጁ ግን እሺ እሞክራለሁ።
እ፣ እኮ እሺ ደብተሩ አለሽ አይደል?
አዎ እ፣ ደብተሩ ላይ ደግሞ ባሉ ስልክ ቁጥሮች ደውዪና እንደዚህ visual አስቸግሮኝ ነበረ እና address ኡንም እንዴት ለመቀየር ፈልጌ ነበረ ሶፍትዌሩ ላይ ያለውን ነገር በያቸው። እሺ ደብተሩ እጅሽ ላይ አለ አይደለ?
አዎ የቱ ጋር ነው ግን ያለው ስልክ ቁጥር?
ከታች ፊት ለፊት ገጽ ላይ እሺ
ታሂር እንትን እ፣ ኤልቦ በዚህ በኩል ነው ያለልህ